ክልሉ አቤት ክልል ጤና ያስልን። የህዝብ ተጠባቂ ተቋም የጥሪ ማዕከል ነው። ክልሉ
አቤት አቤት ድምፆትን እባክዎትን ትንሽ ጨምሩ።
እ
እሺ ከየት ነው የሚደውሉ?
አማርኛ አላውቀውም።
እሺ ለጊዜው በሚችሉት በአማርኛ ያስረዱን። የኦሮሚያ ኦሮምኛን የሚችሉ
እ ኦሮምኛን የሚናገሩ
አዎ እና በሚችሉት እስኪ የተወሰነ ሀሳቦትን ያስረዱ።
እ
በአማርኛ ማለት ሀሳቦት ቀስ እያሉ ቢሆን ያስረዱን ማለት